Hello hello
ወይ Hello
ይሰማኛል።
ማን ልበል?
ፍቅር ፍቅር። እሺ አንዴ ሀምሳ ስምንት ዜሮ ዜሮ ከደንበል ነው የሚነሳው
ሀምሳ ስምንት ዜሮ ዜሮ እሺ ከደንበል ነው የሚነሳው። እኔ ያለሁት ደግሞ ሀያ አራት ጋር ነኝ ገና
ሌላ order ይዘሃል እንዴ?
አልያዝኩም። ሀያ አራት ነኝ። በዛ ላይ ዝናብ ነው። ከደንበል ነው የሚነሳው። እስካነሳው ራሱ ምግቡ ይሻግታል።
እሺ አንድ ይጠብቀኝ። እሺ ማነው ስም?
እሺ ብዙ ሻንግዘው።
አይ አንተ ብዙ አይደለህም።
አረ ብዙ ነኝ።
አይ ብዙ አይደለህም።
እመቤቴ ብዙ ነኝ እንዴ!
እኔ ብዙ ድምፅ አላውቅም። አንተ ብዙ አይደለህም። ለማንኛውም ልጠይቅልህ።
እሺ
Hello ብዙ ወ- ወይ ወይ Hello።
ወይ እሺ ለማንኛውም ወጥተውለታል። እሺ እ- እሺ እሺ ንገረው እ? ለማ
ለብዙ
እንዴ ነገርሽ እኮ ሰማሁ።